ሄሎ
ሄሎ
ሬ ምን ሆነ ነው ያልሄድከው? እየጠበቀችህ እኮ ነው።
ስልክ አታነሳም እኮ ውዷ።
ኧረ ውዴ እስካሁን እኮ ማርያምን አልደወለልኝም እንዴ?
አለች።
ኧረ ማርያምን መድኃኒዓለም
እኔ እኮ የምታረጋጋኝ ቁረጥ።
ነገር
ከዚህ ሰውረን ኤኒሃው እየጠበኩት ነው።
መረጋጋት አይደለም እ አል- አልመጣም ታረጋጊ የምትችይው ደግሞ በእውነትና ቴሌግራም ላይ ነገር ነው ላኩልህ ታረጋጊ እንኳን።
የምትችይው
እስቲ አንተን ስልክ እየሰማሽ ነው?
ልጣጥ ኤኒሃው። አዎ
ሰው እየጠበቀች ነው እስካሁን።
በትክክል ነው
ቆይ የአንተን ስልክ ልስጣትና ትደውልልህ በቃ፣ ወይም እምቢ ብሎ ይሆናል።
እደውል
እሺ አንተም ደውልላት። እሺ እየጠበቀች ኧረ ነው።
ማርያምን አታነሳም እኔ የመረ ነው የቀለድኩ አይደለም እሺ እሺ እሺ ብርዬ አባት እሺ እሺ